ሄሎ ጤና ይስጥልን ቤት ቤት ሄሎ ጤና ይስጥልን ቤት ቤት
ቤት ቤት ማታ አካውንቱ ላይ አካውንት ላይ ማለት ነው እኮ እሺ አካውንት ላይ ብሩን ወደ አካውንት ላይ ስልክ ብር አሳልፋለሁ ብዬ አልገባልኝም።
እሺ በደወልክበት ቁጥር ነው?
አዎ እሺ አንዴ ቼክ ላድርግ ልጠብቀኝ መስመር ላይ ወደ ቴሌ ብር ነው ወደ ንግድ ባንክ
ወደ ንግድ ባንክ ነው ማሳለፍ የፈለኩት
እሺ
ወይም ደግሞ ወደ ቴሌ ብር ያሳልፍልኝ።
እሺ አንዴ check ላድርግልና ጠብቀኝ።
ብሩ እዛ ውስጥ ነው እኮ ቀረ ይታያል።
እሺ እኮ check እያደረኩት ነው። አንዴ ትንሽ ታገሰኝ።
አየ አየ
አስር ሺህ ነው ያልከኝ አይደል?
አዎ
እሺ በ voucher ነው የሞከርከው? እሺ አስር ሺህ ብር
አዎ ስለዚህ ስልክ ላይ ነው ያለው። በ voucher ነው የሞከርከው። voucher code ኡን deposit አድርገውና ወደ ቤት ቤት ይመለሳል። እሺ
እንዴት እንዴት ነው የማደርገው?
እሺ መጀመሪያ account history ላይ ግባ።
account የሚለው ላይ account history አዎ፣ login አድርገህ account forget login አድርግና account መጀመሪያ
አዎ፣ እኔም አልችልም እንደዛ።
ቤ- ቤት ቤት account አለ አይደለ?
አዎ እኮ ቤት ቤት account ህን ክፈት።
እሺ፣ ከከፈትኩ በኋላስ ከዛ account history የሚል አለ፣ እሱን ትነካለህ።
ቆይ በ- ለምሳሌ በሌላ ሞባይል ትደውልልሽ?
እሺ ችግር የለውም። እሺ
አየህ